አይደለም የሚላከው ቦርደር ይፈርሳል ለእናቴ ነው እኮ የምትልከው
ሰላም አረጉልህ እውነት
ሰላም ጤና ይስጥልን ቤስት ቤት ረዴት ነው የምንልርዳው
እሺ፣ አንድ ጨዋታ አጥቼ ነበር።
እሺ አንዴ ጠብቀኝ
እሺ።
hello
አቤት ሰላም cashier code አለህ
እ
cashier code ኡን
cashier code ኡን አስራ ሶስት ሀያ ዘጠኝ እሺ hello hello
አቤት አስራ ስልሳ ሶስት ሶስት አስራ ሁለት ሰላም
አቤት ስልሳ ሶስት አስራ ሁለት
እሺ እሺ ምን ነበር ቦነስ አንድ የለውም ጨዋታ በአንድ ነው ጊዜ- የወጣሁት።
አዎ፣ በአንድ ወድቆብሃል ግን ቦነስ የለውም እ
በአንድ ነው የወደቀው ግን ቦነስ የለውም እሺ odd ኡ ከሀያ በታች ስለሆነ ከሀያ በታች አይሆንማ ስታካፊው እንዳልሽ ለው እስኪ total odd ኡን ለወጣበት ጨዋታ አካፍለኸዋል አ ስንት መጣልህ
እ ስድስት ነው ያ- የወጣብኝ ስድስት ነጥብ አስራ አምስት ነው የሚለው ስምንት ነው
ስምንት አይደለም ከስምንት ራሱ ከተካፈለ ሀያ አራት ነው የሚሆነው
የቤት የላከችው ነው። ቆይ አንዴ ጠብቀኝ እሺ።
እሺ
ቆይ
hello
አቤት እሺ፣ ጤና ይስጥልኝ።
አይ ዘግቶ ነበር እንዴ? እንትን አንድ አጥቼ ነበር እኮ check አደርጋለሁ ትንሽ ጠብቀኝ ብለኝ
እሺ፣ ምንድን ነው የሆነብህ? ትኬቱ ቦነስ የለውም ወይ ነው እያልክ ያለው?
አዎ አዎ ይኸውልህ፣ ስድስት odd lost ሆኖብሃል አይደለ? የእስራኤል ጨዋታ የእስራኤል ሊግ።
አዎ አዎ ከዛ በኋላ ደግሞ Asian ብለህ የመደብከው መደብ አለ። team one total goal Asian የሚል አለ አይደለ? over አ።
ዜሮ ነጥብ ሰባ አምስት እሱ ማለት ይኸውልህ አንድ ጎል ነው የገባው አይደለ? ጨዋታው ላይ እ፣
እ?
እሺ እስቲ አየዋለሁ እሺ አዎ team one over zero point seven five ነው ያልከው አንተና የ team one ያገባው ጎል አንድ ጎል ከሆነ Asia